ሰላም ጤና ይስጥልኝ ዋጋ ወተት የሚወደው
hello hello
አቤት።
ባክዎትን ምን ልርዳው?
እ፣ ስለ ዲጂታል መታወቂያ ነበረ። ይህ ስልክ ቁጥር ተሰጥቶን ነው የደወልኩት። እ፣ ማወቅ ስለ መታወቂያው ማወቅ ፈልጌ ነበረ።
እ፣ ተሳስታችኋል። ይሄ ዲጂታል መታወቂያ ቁጥር አይደለም።
አይደለም በስህተት ነው። እኔም ገምቻለሁ። እህት እባክሽን የምታውቂ ከሆነ ንገሪኝ።
እ፣ እስቲ እሺ አሚራ የዲጂታል ቁጥር ንገሪ። ዲጂታል መታወቂያ አንዴ ቆይ መስመር ላይ ጠብቂኝ እነግርሻለሁ።
እሺ
ዘጠና ሰባት ሰባ ዘጠኝ
እሺ፣ አመሰግናለሁ።
እሺ
እሺ፣ መልካም ቀን